የማልሰጣውን ነገር
hello refund ነበረኝማ።
refund bonus። እሺ cashier ቦ- cashier code ኡን ንገረኝ።
እሺ እሺ እሺ cashier code እሺ ንገሪኝ። እሺ። እሺ አስራ አንድ
አስራ አንድ ሰባ አምስት
እሺ
ሀያ አምስት እሺ ሰባ ስምንት
አንድ ሎስት ነው ያለው ግን አዎ፣ ቶታል አንድ ወዱ ብቻ ነው።
ከሀያ በታች ስለሆነ ሪፈንድ ቦነስ አይሰጥም።
እሺ እሺ ማሽ በቃ ይቅርታ።
እሺ መልካም ቀን።
አይ። አይደለም